በቀር አስራዬን ትንትን ባርጋኝ ላለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትንትን ባርጋኝ ላለች ከሀገር ላጠቅመኝ ወድጃ ላታዛልቀኝ አሁን ከአገር ሄዳ ናፍቆቷ ጎዳኝ ብጠራት አሰማ ያለች ሩቅ ምን ትጠቀማለች እንዲህ ማቅቅ አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር አታውሩልኝ ሌላ ክሷ ዜና በቀር አታውሩልኝ ሌላ ክሷ ዜና በቀር አስራዬን ትብትብ አርጋኝ ሄዳለች ከሀገር ይህን ሀሳብ እሷ ነች የልቤ ወሬላ የእሷን የእሷን እንጂ ናታውሩልኝ ሌላ እንደዚህ ስባት ናፍቆቷን ስባጂ ኑራ ሳትቸግሪ እሞታለሁ እንጂ አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር የዛሬ ዘመን ሰው መቼም አልታመነ ነግሬዋት ይሆናል ያልሆነ ያልሆነ ፍቅሬ በደህናን አልጠናም አንጀቷ ትወደኝ ነበር እንደ ራስ ሕይወቷ አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር አታውሩልኝ ሌላ ከሷ ዜና በቀር አታውሩልኝ ሌላ ከሷ ዜና በቀር አስራዬን ትብትብ አርጋኝ ላለች ከሀገር አስራዬን ትብትብ አርጋኝ ላለች ከሀገር አስራዬን ትብትብ አርጋኝ ላለች ከሀገር አስራዬን ትብትብ አርጋኝ ላለች ከሀገር አስራዬን ትብትብ አርጋኝ ላለች ከሀገር አስራዬን ትብትብ አርጋኝ ላለች ከሀገር አስራዬን ትብትብ አርጋኝ ላለች